ሰላም ጤና ይስጥልኝ። ሄሎ
ሄሎ ጤና ይስጥልኝ።
እንደምን አሉ?
እግዚአብሔር ይመስገን።
እንትና እሸቱን ፈልጌው ነበር።
እሺ፣ ለምን ጉዳይ ነበር የፈለጉት?
እ?
ለምን ጉዳይ ነበር የፈለጉት? ኮሜዲያን እሸቱን እኔ ሪፖርት እንዳደርግሎት።
አዎ ኮሜዲያን እሸቱ ነኝ። እንግዲህ ትንሽ እኔ አ- አ- እናት ነኝ፣ አሮጊት ነኝ። መንገድ ወጥቶብኝ ቤቴ ትንሽ ስለፈረሰብኝ እንደው እንዲ- እንዲረዳኝ ብዬ ነበር።
እህ ያው እኛ አሁን የበጎ አድራጎት ስራዎችን ስንሰራ መጀመሪያ መዝግበን ከዛ በኋላ በወረፋው መሰረት ነው የምንሰራው እና አሁን ደግሞ መዝገብ አቁመናል። ከዚህ በፊት ወረፋ የያዙ ከአንድ አመት ከሁለት አመት በፊት የተመዘገቡ ብዙ ሰዎች ስላሉ
አ- የእነሱን ሰርተን እስክንጨርስ እንደ አዲስ እየመዘገብን አይደለም።
አይደለ?
እህ
ይቆያል ማለት ነው ይሄ እኔ ያው አይ አሁን እየመዘገብን አይደለም፣ ምዝገባ አቁመናል።
እሺ በቃ ብታናግሪኝ እሱ ቢያናግረኝ ነበር አንዴ ብታገናኝ ያው እሱ ስራ ላይ ስለሚሆን ቢሮ ላይ ስለማይገኝ ነው።
መቼ ነው የሚገኘው ብደውልለት?
እኔን ነው የሚያገኙ። ያው አሁን ምዝገባ ስላቆምን ምዝገባ ስንጀምር ፌስቡክ ላይ ቲክቶክ ላይ እናሳውቃለን። የዛኔ ይደውሉ።
እሺ በቃ
እሺ፣ መልካም ምሽት ይሆንልዎት።
እሺ፣ እሺ፣ አሜን። አመሰግናለሁ።